Hello ኪዳነ ከብት ቤት ምን ልርዳው?
ጤና ይስጥልኝ።
Hello withdraw አድርጌ ነበር ትላንትና ከትላንት ወዲያ።
በዚህ ስልክ ቁጥር ነው?
አዎ፣ አዎ።
ስንት ብር ነው?
አንድ ሺህ ብር።
እሺ አንዴ መስመር ላይ ጠብቁኝ።
እሺ
ስንት ብር ነው ያሉኝ? ይቅርታ አንድ ሺህ ብር፣ አንድ ሺህ ብር።
እሺ የትናንትና አንድ ሺህ ብር የለም።
No ከትላንትና ከትላንት ወዲያ
እሺ ከትላንት ወዲያ ትላንት ነግሬሽ ነበር መሰለኝ።
ምን አሉኝ?
ትላንትናማ አይ ትላንትናማ አመልክቼ ነበር፣ ግን ይመለስላል በላይ ነበር አል- አልገባም።
እሺ አንዴ መስመር ላይ ጠብቁኝ።
እሺ። ከትላንት ወዲያ ማታ
ከአምስት አምስት መቶ ብር ምናምን ነው ያለው። አንድ ሺህ ብር አ- አ- አንድ ሺህ ብር አለ እኮ failed ሆኖ ነበር እኮ
እ እ failed ሆኖ ነበረ።
እኮ አይ ትላንትና pro- process ላይ ነው ይመለስላል ላይ ነበር ትላንት።
ገባኝ። ግን እዚህ ጋር ደግሞ የሚያሳየኝ ስንት ጊዜ ነው የሞከሩት? የዛን ቀን አንድ ሺህ ብር ሁለት ጊዜ ነው አይደለ?
እም፣ አላስታውስም። ያው
እሺ ይኸው revert የሆነ አለ። በትናንት የተመለሰ አለ አንድ ሺህ ብር እሱ ነው የሚሆነው።
የተመለሰ አለ?
አዎ ትናንት በትናንትና ቀን ላይ ገብተው account history ላይ check ያደርጉት።
በቃ እስኪ እሺ።
እሺ መልካም ቀን። እሺ